Hello ጤና ይስጥልኝ።
አብሮ ይስጥልኝ።
Salt Burger
Salt አይደለም ሎሊስ
ምን አሉኝ?
Salt አይደለም
እሺ
ከወዴት ነበር?
እ Salt Burger ተብሎ ነበር እዚህ የተመዘገበው። ከ ArifPay ነበር የምደውልለት።
ከየት ነበር? Okay ከምን pay?
ከ ArifPay
Okay Salt Burger ሳይሆን ሎሊስ በርገር ሎሊስ።
ቀይራችሁት ነው ስማችሁን?
አይ እኔም እዛም ነበር በእርግጥ ሀ የእርስዎ ቁጥር ስለተመዘገበ ነው።
አዎ አዎ።
የ Salt Burger ስልክ ቁጥር ይሰጡኛል?
እስቲ ሞክራለሁ እኔም ማለት እሺ መልሼ ልደውል።
እስቲ ቆይ ስራ ላይ ነኝ ሞክራለሁ። እሺ እሺ እሺ